ሄሎ ሄሎ አቤት
ባይ ቦታ ለመያዝ ነበረ አለ አይደል? ሁለት ሰዓት የዚህ ኢኮኖሚስት ህንጻ አለ። አዎ አለ አለ።
እሺ ወደ ሶስት ቦታ እሺ ስሙትን ይንገሩኝ።
ሳሙኤል
እሺ ሳሙኤል ማን?
ይታየው
እሺ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ስልሳ ሰባት
ዜሮ ዘጠኝ ስልሳ ሰባት ሀያ ስምንት
እሺ
ሀያ ሶስት ሀያ ዘጠኝ ሀያ ሶስት ሀያ ዘጠኝ ለሶስት ሰው ነው ያሉኝ።
ለሶስት ሰው አንደኛዋ ልጅ ስለሆነች አስር አመት ልጅ ወደፊት ቦታ እሺ።
እ፣ ግን ከአስራ ሶስት አመት በታች አይቻልም። ግን አይ ትልቅ ነች ምስራች ትልቅ ነች ማለት እንዳይረብሹ መሯሯጥ አትረብሹ፣ ምናምን አይ፣ ስለማይቻል አታ- በፍጹም በፍጹም እሺ፣ እሷ እሺ፣ ታረጃለች ከኔ ጥሩ በቃ እንደዛ ከሆነ ኬቱን እዛው በር ላይ ያገኛሉ። ከቻሉ ቀደም ስንት ብለው ሰ- ለመድረስ ስንት ሰዓት ነው?
ይሞክሩ።
አዎ፣ ወንበር አያዝም እንዴ?
እ፣ ወንበር ይያዛል፣ ግን መሀል ላይ ሊሆን ይችላል፣ ከኋላ ሊሆን ይችላል። ቀደም ብለው ከመጡ ግን ከፊት ይቀመጣሉ።
አከሰርሽኝ። አየር ሰኔ ብር ገዝቼ ፓኬጅ ወንበር የምትይዥ መስሎኝ ነው።
እ፣ በቃ ማለት እሺ።
አሁን ቢሞላ አይመለሱም። ቦታ already reserve አድርገዋል፣ ግን ከፊት አይ እኔ እኮ የሚለው ወይ ነገር ቲኬትን መቁረጥ ካለብኝ በሌብር እንዲቆርጠን ቦታ reserve ለማድረግ ነበረ። ጥሩ በቃ እሺ። ስንት ሰዓት ጀምሮ ነበር የሚከፈተው?
Any time አለ። ትኬቱን እዛው በር ላይ አሉ። እ፣ ሁለት ሰዓት የሚጀምርበት ነው። ከዛ ቀደም ብለው ለመድረስ ይሞክሩ።
እሺ እሺ እሺ፣ እሺ እናመሰግናለን።